ምን ቤተሰቤት ዮናስ ነው የምንረዳው።
ትላንትና ዲፖዚት አርግቼ በሲቪ ብር እሺ አልገባልኝም። እስካሁን ድረስ በቴሌግራም ልኬ ነበረ።
እሺ ዲፖዚት ያደረጉበትን ቴሌግራም ላይ ልከዋል።
አዎ አዎ አዎ።
በዚሁ ቁጥር ነው የላኩልን።
አረ በአስራ ሁለት ቤት ነው የላኩት። የአስራ ሁለት ቤት ነው እንትን ያልኩት። ይሄ ሌላ ቁጥር
በአስራ ሁለት ቤት እሺ፣ አንዴ ስልኩን ይነግሩኛል። ቴሌግራም ላይ የላኩበትን ዜሮ ዘጠኝ አስራ ሁለት
አስራ ሁለት ሰማንያ አራት
ሰማንያ አራት ሰባ ሁለት
ሰባ ሁለት ስልሳ አንድ
ሀምሳ አንድ ቴዲ ነው።
አዎ
እሺ ቴሌብር ቁጥሩ የትኛው አሁን የደወሉበት ነው?
CBE ብር CBE ብር በዚሁ ነው።
እ CBE ብር ነው ቴሌ ብር ሳይሆን CBE ብር ነው።
CBE ነው። እሺ Best Bet ቁጥሩ ይሄ ነው አይደል? ራሱ ነው አዎ አዎ አዎ አስራ ሁለት ቤቱ ማለት ነው።
አዎ አዎ
ዘጠኝ አስራ ሁለት ሰማንያ አራት ሰባ ሰባ ሁለት ስልሳ አንድ እሺ ያው የቻፓ ላይ ትንሽ ስለሚያስቸግር ነው system ኡ እ፣ ይገባሎታል። ይጠብቁ። ለቻፓ እናሳውቅሎታለን እኛ።
እም፣ አ ሪፖርት ተደርጓል ወይስ ገና ነው?
አዎ ያኛው ተደርጓል። ይሄኛውን ደግሞ አሁን እናደርግሎታለን። ስለዚህ ይጠብቁ፣ ይገባሎታል።
እም፣ እሺ ስለደወሉ እናመሰግናለን። መልካም ቀን።
እም።